ሄሎ ስጥልን ቤት ረዴት ነኝ የምንረዳው
እ በናትሽን ቤት ላይ የሆነ ብር ተጫወተ አካውንት ላይ ቀይራለሁ ብዬ አንድ ሁለት ሺህ ብር ከላይ ነው ያለው። እስካሁን አልገባም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር አዎ ها لacag akoonti aan ka wareejiyaan la iskaga laaban
ሄሎ ها ስንት ብር ነው ሁለት ሺህ ብር አንድ ቦታ ነው በል
እሺ
ሌላ ብር ደግሞ አለ ነበረኝ። እኔ ብዙ ትናንት የተጫወተ ሰርቶ ከዛ ሲያስገባ ወረ- ወደዚህ አይመለስም። ምን አውቃለሁ? አጣሁ እኔ
ሁለት ሺህ ብር እኮ ዊዝዶ የተደረገ የለም
እ ተመልሳል እንደ ሌላ ቦታው።
ዊዝዶ አላረክም ሁለት ሺህ ብር እሺ ሌላስ
አላደረክም
እ ሌላስ አለ ከላይ
የለም ምንም ሁለት ሁለት መቶ ብር በቮቸር ነበረ ዊዝዶ ስታደርግ የነበረው
እ ሁለት መቶ ብር አዎ ተራ አለ
እ
አለ ተራ ውስጡ
አዎ
ሄሎ ሄሎ ሄሎ እ ፋውጀር ላይ ሁለት መቶ ብር አለ አሁን።
አዎ አለ እሺ መልስልኛ።
አንተ መ- ነው የምትመልሰው
እኔ ነው የምመልሰው። እንደዚህ አዎ።
እንደዚህ ልመልስ። ታዲያ ወደዚህ ግባ። ሄሎ ሄሎ አቤት እ ወ- ወዴት ወዴት ወዴት ወዴት ገብተው ልመልስልኝ? ታዲያ
አንተ ነህ የምትመልሰው እ፣ ቮቸር እ፣ ቆ- ቴሌግራም ላይ ሀይ በለኝና እ፣ ሀይ፣ ልላክልህ ሀይ።
እንደሚላክ አዎ ቆይ ቴሌግራም ራሱ አለኝ።
እሺ